ጤና ይስጥልኝ።
ያው ጤና ይስጥልኝ። እንደምን አሉ? ከአሪፍ ፔ ነበር የምደውልልዎት። ሎዛ እባላለሁ።
okay እሺ እሺ ትናንትና ደውለው ነበር እና የፈለጉትን አገልግሎት አግኝተው እንደሆነ ለማጣራት ነበር ደንበኛችን።
አይ አል- አል- አል- አልመለሰልኝም እኮ እስካሁን ያው እየጠበኩ ነው።
አስመዝግበው ነበር።
አዎ አስመዝግቤው ነበር። አዎ በቴሌግራም ልክ ያለው በቴሌግራም ልከዋል። እሺ ስ- በስልክ ነበር ያስመዘገቡት ደንበኛችን።
ስልሳ አንድ ቤት ስልሳ አንድ ሀምሳ ዜሮ አንድ ሰባ ዘጠኝ እሺ ይሰጡኛል። እንደገና ይቅርታ፣ ዜሮ ዘጠኝ ስልሳ አንድ ስልሳ አንድ ሀምሳ ዜሮ አንድ ሀምሳ ዜሮ አንድ ሰባ ዘጠኝ ሰባ ዘጠኝ እሺ አንድ የመስመር ላይ ጠብቁኝ፣ እያየሁሎት ነው።
እሺ
ደንበኛችን መስመር ላይ ያለው አዎ አለው እሺ፣ ግዛቸው ብርሃኑ ነው ስሞት።
ጌታቸው ብርሃኑ ገመቸው አ እሺ እ ጉዳዮት ወደሚመለከተው አካል ተላልፎሎታል። በተስተካከለ ጊዜ ደውለን እናሳውቆታለን ደንበኛችን።
okay እሺ እሺ እሺ መልካም ቀን ይሁንልዎ።
እሺ thank you መልካም ቀን እሺ